ቅዱስ ገብርኤል ነው አብሳሪው መላክ ቅዱስ ገብርኤል ነው አብሳሪው መላክ ትርጓሚው ሰውና አምላክ ትርጓሚው ሰውና አምላክ እኸ ትርጓሚው ሰውና አምላክ ትርጓሚው ሰብእና አምላክ ቅዱስ ኢየሉጣ ከእሳት ሲጣሉ ቂርቆስ ኢየሉጣ ከእሳት ሲጣሉ ውሃ ሆነ ጠፋ ነበልባሉ ውሃ ሆነ ጠፋ ነበልባሉ ውሃ ሆነ ጠፋ ነበልባሉ ውሃ ሆነ ጠፋ ነበልባሉ ቅዱስ ገብርኤል ነው አብሳሪው መላክ ቅዱስ ገብርኤል ነው አብሳሪው መላክ ትርጓሚው ሰውና አምላክ ትርጓሚው ሰውና አምላክ ትርጓሚው ሰውና አምላክ ትርጓሜው ሰውና